ሄሎ ሄሎ ጤና ይስጥልኝ ቤስተ ቤት
እንትን ነበር ኢሙ ላይ ዲፖዚት አካውንቴ ላይ ገንዘብ ሳስገባ መቶ ብሩ ገብቷል። ግን ቮቸር እንትን ኮዱም ልኮልኛል፣ ግን ብሩ የለም።
ማለት ኮድ ማለት
ማለትም እንደገባልኝ ነው ነገረኛ ላይ ዲፖዚት አካውንቴ ላይ በቮቸር ኮድ ነው የላከው።
በ voucher ይሄ የለም ቻፓ Okay፣ በቻፓ ነው message ገብቷል።
Message ገብቷል።
Message ኡን screenshot አድርገውና ሜሴጅ በቴሌግራም ላክ።
በትንሽ ስልክ ውስጥ ነው ያለው። እሱን ራሱን ልላከው።
አዎ message ኡን ላክ። አዎ እሺ ግን በእንትን ላይ ቴሌግራም ላይ በፎ- በፎቶም ቢሆን አድርጋ ላክልን እንዲታይ አድርገ ጽሁፉ ቁጥሩ ምናምን እንዲታይ።
እሺ።
በተለይ payment ID ው ነው የሚያስፈልገው transaction ID።
ስለዚህ እሱን ልልካለው እና አዎ በቃ Account- Report ይደረግ ይር- ይደረግልሃል። አይተንህ እሺ፣ አይተንህ እሺ ማርዬ ሀይል ይበልቅ እንትን ላይ ቴሌግራም ላይ አዎ።
ችግር የለውም ጻፍልን። ቴሌግራም ታውቋለህ አይደል? Best Bet አዎ።
Bet ላይ የታ- የምታገኘው ነው።
እሺ በሱ በሱ screenshot ላክና CBE ብር deposit አልገባም ብለህ ጻፍ እሺ ይመልሱልሃል። እሺ።